hello hello ሰላም ነው?
አለሁ እ ከቤስት ቤት ነው የምደውልልህ።
እሺ እሺ ሱቃችሁ የት አካባቢ ነበረ?
እ አስተዋይ አይ አይደለም፣ አካባቢው የት አካባቢ ነው?
እ አካባቢው የት አካባቢ ነው? የደብረ ዘይት customer ጠይቁኝ ነው። እሺ የት ገበያ።
አካባቢ ነው ሱቃችሁ? ገበያ።
ገበያ ገበያ እሺ ያንተን ቁጥር ልስጠው ወይም እ እ ያንተን ቁጥር ልስጠው?
ለምን ፈልጎ ነው?
እም፣ በ voucher ብር withdraw ማድረግ ፈልጎ ነው።
እ ብር withdraw ለማድረግ ፈልገው ነው በ voucher እና ደብረ ዘይት ነው ያለው። ለዛ ነው።
withdraw ወደ ወደ እኔ ነው የሚያደርገው?
አዎ voucher code ይሰጥህና አንተ ብሩን ትሰጠዋለህ ማለት ነው።
ኦ አሁን እንትን አለልማ እኔ የእንትኑን ልስ- ስልክ ል- የእንትኑን ስልክ ልስጥሻ ለምን የማናጀሩን አካባቢውን እንድጠቅመው እኮ ነው።
እም አካባቢውን እንድጠቅመው ነው።
አካባቢውን አዎ
እኮ ገበያ ዳር ነው የሚባለው ብቻ ነው የሚባለው። አ? እሺ አዎ ገበያ ዳር ነው የሚባለው እሺ እሺ